ሄሎ
አቤት ሰላም ጤና ይስጥልን ፍሬያ ኧረ ፈይራ ፈይ እሺ ከ We Plus Solution ነበር የምደውልልህ መተግበሪያችንን አውርደህ ነበር ሄሎ ሄሎ ሄሎ ሄሎ ወይ ሄሎ አይሰማሽ አይሰማሽ አ- አሁን ይሰማል እ፣ application ኣችንን አውርደህ ነበር
OK የምን ነበር ብዙ application We Plus
OK እ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት አይ እኔ ዝም ብዬ ነው እንትን ለተጠቃሚነት ብዬ ነው እሺ አሁን ለተጠቃሚነት ከሆነ እርሱ የተመዘገቡት እ፣ አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ተጠቃሚ ከሆኑ We Plus Solution User user የሚል አለ እዛው Play Store እና App Store ላይ እ፣ እሱን አውርደው የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች አሉን እንዲሁም አሸናፊ አ- የሚያደርጉትን referral code እዛ ላይ ያገኛሉ
OK እ፣ We Plus Solution User
እሺ እሺ user ኡ አመሰግ- ይሰጠኛል ከዛ click ሳደርግ
አዎ Play Store እና ወይ App Store ላይ ሄደው We Plus አ- Solution User ሲሉ OK ያመጣሉታል እሺ እሺ መልካም ቀን ይሁንልዎት እሺ መልካም